ያስጠልን ቤተሰቤት ረድት ነኝ የምንረዳው
እንደምን አመሸሽ የኔ እናት?
እግዚአብሔር ይመስገን።
አለ እስኪ cashier code ልንገርሽና ይልኝ እሺ ንገረኝ።
አስራ አራት ዜሮ አራት አስራ አራት ዜሮ አራት
አስራ ዘጠኝ ሰማንያ ሁለት አቤት
አንድ ጨዋታ ወድቆባል።
የትኛው የፍልውሃምና የአርሴናል
እህ ምን okay ምን ቢጫ አልወጣም yellow card ብላ አልወጣም።
እህ እሺ የኔ እናት ሌላ ልንገርሽ እሺ
አስራ አራት ዜሮ አራት አስራ አራት ዜሮ አራት
ሀምሳ አምስት ሀምሳ ማን ነው ዜሮ አምስት ዜሮ አምስት ዜሮ ሀምሳ አምስት ስምንት ሀምሳ ስምንት
እሺ ይሄ ጨዋ- ሁለት ጨዋታ አልፏል እ፣ ግን አ፣ ያላለቁ ጨዋታዎች አሉ። እስኪ አንዴ ጠብቀኝ።
እሺ አዎ ያላለቁ ጨዋታዎች አሉ። ሲያልቅ ይለቀቃል ሁሉም።
okay እስኪ የመጨረሻውን ውጤት ንገሪኝና ይሄኛውን አንተነው የአርሰናል ላይ ያለፈ የአርሰናል እና ቶትናም አልፏል። አ?
የአርሰናልና የቶተናም አልፏል።
እሺ የኔ እናት ካላስቸገርኩሽ እማዬ።
ምን የመጨረሻውን
አዎ
እ፣ postponed ተደርጓል ጨዋታው።
postponed ነው።
አዎ
okay የእንትናት እ፣ ዌልስ የሚለው የዌልሱ ጨዋታ ኳና ባይንት የሚለው
አራት ለአንድ ነው።
okay እና እንዴት አለቀቀው ነው ውጤቱም?
የዌልስ የሚለው ነው እሱ አዎ።
ገና አንድ ለባዶ ናቸው።
አንድ ለባዶ ናቸው። አራት ለአንድ የትኛው ነው?
አይ እሱ ተ- ሌላ ነው ያንተ አይደለም።
ኦኬ እሺ የኔ እናት ከየት የሚለውስ?
እሱ ገ- ገና official እ፣ ተ- አንድ ዜሮ ለአንድ ናቸው እነሱ።
እህ እሺ nation league ኡ ነው አለ postponed ነው።
የመጨረሻው
አዎ አዎ
እሺ እንግዲህ አንድ ትኬት አለ ንገሪኝ። እንግዲህ አስራ አራት ዜሮ አራት አስራ አራት ዜሮ አራት
ስልሳ ሰባት ሰማንያ
ይህ ሶስት ጨዋታ አልፏል። ሁለት ጨዋታ ይቀራል።
ሁለት ጨዋታ ይቀራል።
አዎ
እሺ ውጤቱን ትነግሪኛለሽ? አንዱም እዚህ postponed ሆኗል መሰለኝ።
አንደኛው postponed የሆነው ነው።
ታችኛው okay okay ታችኛውን ነው የምትነግሪኝ።
እሱኛው ገና አንድ ለባዶ ናቸው።
ስ- okay ስንት ደቂቃ ነው half time ላይ? አዎ?
ሀምሳ ዘጠኝ
ሃምሳ ዘጠኝ ናቸው። እሺ የኔ ነው በቃ ቆይቼ ልደውል።
እሺ
እሺ የኔ ነው